ስፍራ ዛሬ ሳይነ ልፈራ በቃ ልሄድም እኔ አልሄድም ከዛ ሰፈር ንግሬ ረፍትም በቃ ልሄድም እኔ አልሄድም ከዛ ሰፈር ንግሬ ረፍትም በጨረቃ ብርሃን ታጅበን ፈክተን እንዳደይ እናስቀና ነበር እናስተዋልን አብረን ስንታይ ያንን ጣፋጭ ፍቅር ያን ዘመን ያን ጊዜ ባረሰ አንቺ የሌለሽበት እኔ አልሄድም እግሬን አላነሳም ይቅር ይቅር ከሌላ አንቺን ቀርተሻል ይቅር ይቅር እንዳላገኝሽ ሄደሻል ምን ባረሰው ላየው ብጓጓም ያኔ አዎ ዛሬስ ላይ አልወደውም ያንን ሰፈር እኔ በፍቅራችን ጊዜ በአንድ ላይ ላፍታም እንኳን ሳንለያይ የታየንበትን ያስፋል ዛሬ ሳይነን ልፍረን በቃ ልሄድም እኔ አልሄድም ከዚያ ሰፈር ንግሬ ረፍትም በቃ ልሄድም እኔ አልሄድም ከዚያ ሰፈር ንግሬ ረፍትም ምን ሊያምርብኝ ብዬ ብቻዬን ሳትኖሪ ከጎኔ ደሞስ ምን ሊጠቅመኝ ያንን ሰፈር ናየዋለው ባይኔ አብረን ነበር እንጂ የሚያምረው ቢሆን ደስ የሚለው ለስቃይ ለመን ያንን ቦታ ለምን አየዋለው ይቅር ይቅር ከሌላ ዋንቺን ከርተሻል ይቅር ይቅር እጄን ላላገኝሽ ደርሻል ምን ባረሰውም ላየው ብጓጓም ያኔ